Hello ጤና ይስጥልኝ
hello hello ጤና ይስጥልኝ
ጤና ይስጥልኝ መርሃባ ነው አዎ
እ፣ ለነገ ይኖራል እንዴ ትራንስፖርት
የቱ ጋር ውዴ ወደ ድሬዳዋ ስንት ሰዓት ነው የምትፈልጊው እ፣ የስንት ሰዓት ነው ያለው available እንትኑ እን የጠዋት ሀ፣ የጠዋት እንትን እን አስራ ሁለት ሰዓት ከዛ እንትን አንድ ሰዓት ሁለት ሰዓት
በቃ የጠዋት አንድ ሰዓቱን ትቆርጭኛለሽ
አዎ እቆርጥሻለሁ
እሺ ስም ልንገርሽ ስም- ስምሽን ንግር
ዮዲት አሮጌ
ዮዲት hello
ዮዲት
አቤት hello አይሰማ
አዎ ዮዲት ሀጎስ አይደለም ዮዲት ሀጎስ አዎ አዎ
ዜሮ ዘጠኝ
ሰላሳ ስምንት ሰላሳ ስምንት
ሀምሳ ስምንት ሀምሳ ስምንት አስራ ሶስት አስራ ሶስት ዜሮ ሁለት ዜሮ ሁለት ሰዓት እሺ ብሩን በምን ነው የምትያዙ?
በምንድን ነው በኢ-ብር ላስገባ?
አዎ
እሺ merchant ID ነው ወይስ
እ እ normal ቁጥር ነው።
normal ቁጥር ነው? እሺ ሌላ ስልክ ቁጥር ንገሪ።
እ ነ ዜሮ ዘጠኝ ዜሮ ዘጠኝ አርባ አራት አርባ አራት ዜሮ ስድስት
ዜሮ ስድስት ስልሳ ስምንት ስልሳ ስምንት ሀያ ሶስት ሀያ ሶስት አዎ በቴሌግራም ልላክልሽ እንትን ነው screenshot ኡን ወይስ ምንም ችግር የለም። ነገ ስትመጪ ትወስዳለሽ። አንቺ ወደ ጅጅጋ ነገ ስትመጪ ትወስዳለሽ። ወደ ጅጅጋ ነሽ ወይ ወደ ድሬዳዋ ነሽ
እኔ ወደ ድሬዳዋ ነው የምሄደው።
የምትሄጂው? ላኪን አሁን ጅጅጋ ነሽ አይደለም?
አሁን ጅጅጋ ነኝ። አዎ እሺ። አይ ምንም ችግር የለም። ነገ ስትመጪ ካርዱን ትወስዳለሽ። ስ- ቁጥርሽን አ-
እሺ እሺ፣ እሺ፣ እሺ።